ሄሎ
ሄሎ ጤና ይስጥልን ፍሬዎት።
ሰላም ነው?
ቤት ባኮት የምልርዳ እግዚአብሔር ይመስገን
አዎ፣ እንዴት ነው?
አለን።
አልሐምዱሊላህ እ በስቲ ቤቱ አንድ ሺ ወራ እኔ ቁጥሩ መልስ ነበረ እ ሌላ ቦታ ገባ መሰለህ። የለም እዚህ።
ከአንተ ወ- ከቤስት ቤት ወደ አንተ አካውንት ነው ወይስ ከአንተ ወደ ቤስት አዎ።
ቤት ነው?
እ ከበስቲ ቤት ወራ እኔ አካውንት
ውስድሮ አድርገህ አ ውስጥ የለም። እዚህ ደግሞ የሆነ ቁጥር ደግሞ የለም።
ማለት ከኛ ውስድሮ አድርገህ ነው የሌላው ብሩ
አ
ሄሎ።
በስ በስ ቁጥር ነው እሺ እሺ
ያ
ሄሎ።
ሄሎ አቤት ትንሽ ታገሰኝ፣ እያየሁልህ ነው።
ያ ሄሎ
hello ኦ አመሰግናለሁ። ለ SantimPay እናሳውቃለን። ትንሽ ጠብቀን። እሺ
እሺ እሺ። እናመሰግናለን ስለደወልክ። መልካም ቀን።
እሺ እሺ አንተ ነህ